ሄሎ ቤተሰቤ ነኝ
የቤተሰብ ቤት ሰላም ነው?
አለ እግዚአብሔር ይመስገን።
ቼክ አድርግልኝ ስፒ ነው አንዴ
ስንት ነው ወርዶ ነበሩ?
ስልሳ ሰባት ሰባ አራት
ማነው እና ስምህ?
ስልሳ ሰባት ሰማንያ ሰባት
ማነው ስምህ?
ሳሙኤል መንገቻ
ስልሳ ሰባት ሰማንያ ስንት ነው መጨረሻ ላይ ያልከው?
ስልሳ ሰባት ሰማንያ ሰባት
እሺ አይልሃለሁ ቼክ አድርግልኝ